hello
አቤት
ሰላም ነው
መስከት ሰላም ነው አለን አለን ደህና አለን
ትናንትና ተደውሎልኝ ነበር እና ከሰዓት አካባቢ
okay ለፈተና ነው አዎ ለፈተና location ኑ ጠፍቶብኝ ለመጠየቅ ነበር የደወልኩት okay የት ነህ አንተ አሁን
እኔ ጀሞ ነኝ ያለሁት ጀሞ ነህ አዎ ለቡ አካባቢ ነው አይደል ያላችሁ ለቡ አርሴማ ቤተክርስቲያን ፊት ለፊት
okay ምናልባት location ኑን share ልታደርገኝ ትችላለህ
ምን ማለት ያው ለቡ ለቡ አርሴማ ቤተክርስቲያን ታውቀዋለህ
አይ አላውቀውም
okay እሺ አሁን ለቡ አርሴማ ቤተክርስቲያን ብለህ ና እና ችግር የለውም እቀበላለሁ
okay ለቡ ለቡ ጋር ነው ወይስ ባርኔሮ ምናልባት ሌላ additional ለምሳሌ እሺ DMC real estate ን ታውቀዋለህ
አሀ
በቃ ከሱ እኮ ትንሽ ወረድ እንዳልክ ከ- ከ- ስለዚህ መብራት ድረስ መምጣት አለብኝ ማለት ነው
አዎ መብራት አዎ መብራት ድረስ መምጣት አለብህ ያው DMC real estate ትንሽ ወረድ ብለህ በቃ ተሻግረህ የእኛ ፎቅ አለ እዛ ሳፊ electrical ባጃጅ አለ። ሰው ብትጠይቅ የት ነው ይሏል ረዳቶች ምናምን አሉ ታክሲ ረዳቶች okay እዚህ ታክሲ እንትኑ ጋር አለ አርሴማ ቤተክርስቲያን ታክሲ እንትኖች አሉ ሳፊ የባጃጅ ምናምን የምትላቸው ያሳያል okay እሺ ጥሩ
እሺ
እሺ